ከዛ ግቢ ወደ ላይ ሂጂ አድርጊ። እሷ hello hello ጤና ይስጥልን።
ሰ- ሳምሶን እንዴት ነህ?
እግዚአብሔር ይመስገን።
አለሁ እግዚአብሔር ይመስገን። ቴሌግራም ላይ ለምን ደሞ አትመልስልኝ?
ነው እየመለስኩ እኮ ነው።
አይደለም ይኸው ምንም እ, እንትን እኮ አላልከኝም። የ agent ኡን ነው login ማደርግልህ ወይስ የ cashier ኡን ነው?
ይኸውልሽ ልከውልኝ እየከፈትኩት ከፍቼው ማለት ነው። ልክ ሲጀመር password ምናምን ነገር ይጠይቅሽ አይደለ? እሱ ሞላውበት በላካችሁልኝ ሞላውበት።
እኮ የ agent ኡን ነው ወይስ የ cashier ኡን ነው እየሞከርክ ያለኸው? bet code ረጅም እኮ ነው bet code።
የ cashier ኡን ነው የጠየቀኝ እሱ።
እኮ ስለዚህ የ cashier ኡን ነው አሁን login ማደርግልህ አሁን በላክልኝ እኔ desk ላይ አ አ እሺ፣ እያየኝ እሺ፣ ለሌላ ጊዜ እሺ እሺ።
እሺ፣ እሺ